የታዘዘ በአጠቃላይ ሀያ ሌላ የለም። ይህም በመጣል
ሄሎ ሄሎ ጤና ይስጥልኝ።
ሰላም።
ከቺፕቺፕ ነበር የምደውልዎት።
እሺ ma'am order አድርገው ያልመጣ ይተማሉት።
እ order አድርገው ያልመጣ ይተማሉት።
ምንም አልመጣልኝም። እንዴ ነው ሶስቱ ነው።
በሀያ ሶስት order ያደረጉት ነው።
አዎ ሽንኩርት፣ ድንችና ቲማቲም order አድርጌ ቅድም እኮ አመልክቼ ነበር። ማን አዎ ያው check ለማድረግ ነው። እ፣ ድንቹ የቺፕስ በሀያ አራት order ነው አይደል ያደረጉት እሱ።
አ እሺ፣ ስለዚህ ነገ መቀበል ይችላሉ።
አ የነበር ነገ?
location ኡ እስከ ወሎ ሰፈር እዛ ቴሌ ማለት ነው።
እሺ፣ ነገ ቢሮ ይገባሉ አይደለ?
እስከ ዘጠኝ ሰዓት አለሁኝና እስከዛ ባለሁ ብትሉኝ ደስ ይለኛል።
በቃ እሺ፣ ነገ እንልካለን። ይቅርታ በጣም ችግር የለም። እኔ እንደውም እኮ ተቀላቅሎ መጥቶ ባለፈው ከሆነ ብዬ ስጠይቅ አልመጣም አለኝ። እሺ ወይ ችግር የለም በቃ ነገ እሺ፣ እሺ፣ ነገ እንልካለን። እናመሰግናለን። መልካም ምሽት።
አሜን ለሁላችን።